ጤና ይስጥልኝ ሄሎ ቪዛ ሊገናኝ እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
አይ በሬዲዮ ላይ ሲያስተዋውቅ ሰምቼ ነበረ። ወደ ደቡብ አፍሪካ ምኑ ምኑ እንትን አዲስ ሰው ማሄድ ይችላል እንዴ? እንዴት ነበረ?
በምንድን ነው ወደ ደቡብ አፍሪካ መሄድ የፈለጉት ደንበኛችን?
ለጉብኝት።
ለጉብኝት?
አዎ እሺ ደንበኛችን እንደዛ ከሆነ በመጀመሪያ እዛ ሀገር ዘመድ ይኖሮታል?
አዎ አዎ ዘመድ አሉት?
ዘመድ አለ። አዎ እሺ ዘመድ ካሉት እዛ ሀገር ከሚገኘው ዘመዶ የ invitation letter ያስፈልጎታል ደንበኛችን።
እሺ